ጤና ይስጥልኝ።
አመስግን መልካሙ የውሃ ጥገና
አዎ ከ WePlus Solution ድርጅት ነው የደወልኩት።
እሺ WePlus Solution Provider ላይ ተመዝግበው ነበር አገልግሎት ለመስጠት።
እሺ አሁን ስራ ስለጀመርን እርስዎም ኦንላይን ላይ ሆነው እ፣ ስራውን መቀበል ይችላሉ። ከተጠቃሚ ጋር በመገናኘት እ፣ ስራ መጀመር ይችላሉ እና አ።
WePlus Solution User የሚል አለ። ተጠቃሚዎች እ፣ የሚያወርዱት እሱን እሺ።
አውርደው የእርሱን ድርጅት ማየት ይችላሉ። ከአርባ በላይ service ኦች ትራንስፖርትን ጨምሮ አሉ። እነዚህን አገልግሎቶች በእኛ application መጠቀም ይችላሉ።
okay እንትን ነበረ እኔ በማለት አጠቃላይ ትንሽ ነበረ እኔ እንትን ያልኩት ምን አሉኝ?
አጠቃላይ finishing ብዬ ነበረ እንትን ያልኩት በዋናው እንትን አንቺ እንትን ያልሽኝ
አል- እ፣ ይደግሙልኛል።
አጠቃላይ finishing ብዬ ነበር የሰጠሁሽ በዋናው አንቺ አሁን እንትን order ያደረግሽኝ እ፣ አገኝ- ያገኘሁት አዎ በውሃ ጠጋኝ በሚለው ነው።
አ፣ okay አ፣ okay እሺ እሺ okay እሺ እንትን ላይ አግኝተሽ ነው አ፣ እሺ እሺ እሺ ገባኝ እሺ ማስተካከል ይችላሉ ስራውን ከቀየሩ።
አዎ አይ application ኡ አሉት።
አዎ application ኡ ያለኝ ይመስለኝ ምን ብዬ ላወርደው ጉግል ማውረድ ይቻላል WePlus Solution Provider ብለው Play Store እና App Store ላይ ማውረድ ይችላሉ።
እሺ እሺ በዚህ ስልክ ቁጥር አሁን ድጋሚ ቢገቡ እሺ አይሎትም እና አ፣ እኛ ጊዜያዊ እ፣ password እንልክሎታለን። ከዛ አ።
እሱን እርስዎ መቀየር ይችላሉ በኋላ ላይ።
በጣም ጥሩ እሺ አዎ ስልክ ቁጥር ልስጦትና ጥያቄ አ፣ ካለዎትም ስለ password ኡ መጠየቅ የሚችሉበት አ፣ ስልክ ቁጥር ልስጦት።
እሺ ስልሳ አንድ እሺ ዜሮ ዘጠኝ ሰባ ስምንት
እሺ ዘጠኝ ሰባ ስምንት ሰማንያ ሶስት
አንዴ ሰማንያ ሶስት በአንዴ በአንዴ እሺ እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት ሰማንያ ሶስት ሰማንያ ሶስት ሰማንያ ሶስት
አሁን አሁን ሰማንያ ሶስት አ
እሺ ሰማንያ ሶስት ሰባ ስምንት ሰባ ስምንት አ
እሺ ሰባ ስምንት ሰማንያ ሰማንያ ሶስት ሰባ ስምንት አ እሺ በተጨማሪም WePlus Solution User የሚል አለ።
አ እሱን application አውርደው የእርስዎን ድርጅት ማየት ይችላሉ። ከአርባ እሺ በላይ service ኦች ትራንስፖርት ጨምሮ ያገኛሉ። እነዚህን አገልግሎቶች መጠቀም ይችላሉ።
እሺ እሺ እሺ እሺ አመሰግናለሁ። መልካም ቀን።
መልካም ቀን እሺ እናመሰግናለን እሺ።
እ።